እንትን ነው አቆራራችን። ሄሎ እ ምንድን ነው አቆራራጭ የመጣችው?
እሺ ምን ልርዳዎት?
በቃ እኔ አሁን እ፣ በአጋጣሚ ሌላ ቦታ እየደወልኩ እያለ ነው እንትን ያለ። አንዳንድ ጊዜ እንትኑ ይቆራረጣል፣ እ፣ ድምፁ ይቆራረጣል። በደንብ አሰማም። ለምንድን ነው አስተካክሉልን፣
የምኑ ድምፅ?
የስልኩ ድምፅ
እ፣ ይቅርታ ቴሌ መደወል ፈልገው ከሆነ በዘጠኝ ዘጠና አራት ይደውሉ።
የት ነው ታዲያ ይሄ አቆራራጭ የመጣው? ከየት ነው?
ይሄ ይሄ ሎንጊቲዩድ ነው። አሁን የደወላችሁት ሎንጊቲዩድ ነው።
ነው
አዎ